ጤና ልጅ ኢትዮጵያ ራሂል ነው። እባክዎትን ምን ልርዳዎት? hello ሪፖርት ለማድረግ ነበር ማሽን ተበላሽቶ።
እሺ የቢጂ መለያ ቁጥር ወይም TIN number አለው?
ስሙን ልንገርሽ በስሙ ማውጣት ይቻላል።
እሺ ንገሩኝ። የ customer ኡ ስም ነው የሚ
hello hello አቤት
ምን አልሽኝ?
የግሮሰሪውን ስም ነው የሚነግሩኝ ወይስ የ customer ኡ ነው?
የግሮሰሪ ጋራጅ ባርና
ባርና ሬስቶራንት ጋራጅ ጋራጅ
ቢጂአይ ወይም TIN number የለውም።
እ
የቢጂአይ መለያ ቁጥር ወይም ደግሞ TIN number የለውትም።
የለኝም። ያው ኢልደር ምናምን መክፈት እንትን ነው። በእሱ አታገኘውም በስሙ እሺ ልሞክረው። እሺ ጋር ባር ኤንድ ሬስቶራንት ነው ያለው?
አ ጋራጅ ንጋቱ አጭቅጭቀኝ ምን አበላል ጋ ያለ ደግሞ ብር ፊት ብሎ የወጣሽ ነው መሰለኝ በላ በላ አድርገን
ቅርታ ደንበኛችን በዛ ማግኘት አልቻልኩም። ወይም ደንበኝነት የተመዘገበበት ስልክ ቁጥር ሊነግሩ ይችላሉ?
እሺ ቆይ እሱን አውጥቼ መልሼ የለም እሺ እሺ